Hello ጤና ይስጥልኝ ተድላ አምቡላንስ ባክዎ ምን ልርዳዎ?
ሰው ታሞብኝ ነው።
የት አካባቢ ነው የታመመው?
ዱባይ
ይኸውልሽ የኔ እናት ይሄ የስራ ስልክ ነው። ይህንን አገልግሎት ፈልገው ለሚደውሉ ሰዎች መስመር እያስሽ ስለሆነ እባክሽን አምቡላንስ ፈልገሽ ካልሆነ ባትደውይ ይመረጣል። ሰምተሽኛል አይደል?
አዎ
አምቡላንስ ፈልገው ለሚደውሉ ሰው መስመር እያስሽባቸው ስለሆነ እባክሽ